ሄሎ ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳዎ?
withdraw ካረኩ በጣም ብዙ ሰዓት ሆነ። ለምን እንደማይሰራልኝ
ቀንሷል ከ Best Bet አካውንትህ
እህ ቀንሷል ከ Best Bet አካውንትህ yeah ቀንሶብኛል፣ ግን እስካሁን pending እንዳለ ነው። አስር ሰዓት አለፈው check ላድርግልሽ። እሺ፣ አንዴ በዚህ ቁጥር ነው።
አይደለም አስራ ሰባት
እሺ፣
አስራ ሰባት ሰማንያ ሶስት እሺ፣ አንዴ ዘጠኝ አስራ ሰባት ሰማንያ ሶስት ሀያ ሶስት ሀምሳ ዘጠኝ እንግዲህ አስራ ሰባት ሰማንያ ሶስት ሀያ ሶስት ሀምሳ ዘጠኝ ሀምሳ ዘጠኝ ስንት ብር ነው?
አንድ ሺህ አምስት መቶ ዛሬ ነው